ሄሎ ጤና ይስጥልኝ። አእምሮም ፒያሳ ነቴ ከቢዩ ነበረ ሄሎ።
ስልሳ ሁለት አስራ አምስት ኦርደር ነበረ እናንተ ጋር
እ እዚህ ቀጨርሳል። ከዚህ
ምን አይነት ኦርደር? ሌላ ሌላ
ሄሎ ሚኒሊክ እሺ፣ ወይዬ ጠብቀኝ። እሺ ሌላ ስልክ ይዤ ነው።
እሺ፣ ችግር የለም ጠብቅሻለሁ።
ሄሎ
ይሰማል።
አብኛ አቡበከር እ? ሄሎ እኔ ሄሎ።
ጋር ነሽ?
አዎ አንተ ጋር ነኝ። እ፣ እሺ፣
ጨረስከው?
አዎ ጨርሼዋለሁ። እየደወልኩ ነበር። ቢሮ ራሱ እንትን አይደል አይነት
እ፣ አዎ ሌላ ስልክ ይዤ ስለነበረ ነው።
ችግር የለም። ይኸው ለከስተመሩ አድርሻለሁ።
ኦርደር ነበሩን አስታውሰኝ።
ስልሳ አንድ ሰባ ስምንት ስልሳ አንድ ሰባ ስምንት እሺ አ አሳውቅልሃለሁ። እንታይ
እሺ፣ እሺ። ቻው፣ መልካም ቀን።
እሺ እሺ